ሰላም ጠቅልን ችብችብ ተባከሙ ልርደው አሎ ነው ሰላም ግን በዚያ ውጭ እንትኑን ታስኩን ጨርሼ ማለት ነው ሰው ሬጅስተር ሬጅስተር አድርጌ እንጆይ ዩር ዩር ምናምን ብለኝ ሜሴጅ እንትን እንትን አለኝ መጨረሻ ላይ ችብችብ ላይ ኦርደር አድርገው ነው ለምን ጌማ አለ አይደለ ጌም እሺ ጌም ተጫውተዋል አዎ ሰውን አስመዝግቤ እሺ
በ ten ኪሎ አስር ኪሎ ግራም ሽንኩርት ምናምን ይላል እሺ በሱ ሰው አስመዝግቤ ጨረሱ
ስንት ሰው አስገቡ
እኔ ሀገር ሰው ነው
የሚጠይቀውን ሁሉ አስገብተዋል አይ
አስገባው
OK እና congratulation ምናምን congratulation ብሎኝ ልኮልኝ ስገባ አሁንም ለማስገባት የሰውን ስልክ ለማስገባት ሲገባ እም እንትን ይለኛል congratulation አለኝ congratulation ካሎት እስኪ ስልክ ቁጥሮን ይንገሩ ዜሮ ዘጠኝ ሀያ አንድ ሀያ አንድ ስልሳ ስድስት ስልሳ ስድስት ሰላሳ ሰላሳ ሰባ አምስት
ስሞት ማን
ትክክለኛ ስሜ እ ኤቢሳ
ችፕችፕ ላይ የሞሉት ቢሳ ነው
ኤቢኢቢ ኤዲትር አርባ ስሜን ኤቢሳ ብዬ ኤቢሳ እሺ የት አካባቢ ነው ያሉት እርሱ አሁን እዚህ አዲስ አበባ ለጋር ለገሀር አሁን አሁን ለስራ እዚህ ነኝ ለጋር ነኝ ስራ ቤት ቤት ብርጭቆ ነኝ የምኖረው መኖሪያ
ገባኛው ለገሀር አካባቢ ቢመጣሉት ፕሮዳክቱ መቀበል ይችላሉ አይደለ አዎ እችላለሁ እችላለሁ በቃ እሺ ለጋር ለጋር ንባንኩ ጋር አዎ እዛ አካባቢ እንዲመጣሉት አሳውቃለሁ በቅርቡ ይመጣሉታል ይረከባሉ ያሸነፉትን ስንት ሰዓት እስከ ስንት ሰዓት የምንመጣበትን ቀን እናሳውቃለን። ዛሬ ስለማንመጣ ነገ ከነገ ወዲያ ስለሆነ product ኡ ሊመጣሉት የሚችለው አሳውቅሎታለሁ። ሊመጡ ሲሉ ይደውላሉ።
እሺ እሺ፣ ይደውላሉ driver ኦች።
እሺ እሺ፣ መልካም ቀን። እሺ፣ እናመሰግናለን።
እሺ እሺ